hello hello hello' hello ሄሎ
ይሄ የምትረጅኝ ነገር አሪፍ ነው።
ይሄ ቻፓ ነው። እሺ አሪፌን ቴሌግራም ዌብሳይታቸውን ቼክ ያድርጉ። ይሄ ቻፓ ነው።
አሪፍ በይ ንገርኝ። አሪፍ በይ ወዴ
ሌላ ድርጅት ነው። ዌብሳይታቸውን ቼክ ያድርጉ።
ልትነግሪኝ አትችይም። ArifPay
website ኣቸውን check ያድርጉ።
website ኣቸውን ለጊዜው አሁን ብር ትንሽ ጠፍቶብኝ ነው። ለዛው ArifPay ብትተባብረኝ ደስ ይለኛል።
ይሄ ቻፓ ነው ያልኩት ነው። ደንበኛችን ሌላ ድርጅት ነው።
ኮዳቸው ቁጥራቸውን ንገሪኝ።